ሄሎ
ሄሎ ሄሎ ሰላም ጤና ይስጥልን።
message ወስዷል።
message ኡ የቴሌ ነው። game ኦቹን ሲጫወቱ ሽልማት ያገኛሉ።
ምን ምን ላይ ነው ማየው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ሶስት ቁጥር ላይ አለ ለመጫወት የሚል ጥያቄና መልስ አለ፣ የእድል ጨዋታ አለ። እድሎትን ሲሞክሩ እነዚህ ሽልማቶችን ያገኛሉ።
ሌላ ነው የሚመጣው።
እ ሶስት ቁጥር ላይ አም- ወደ አማርኛ ይቀይሩና ጥያቄና መልስ የሚል አለ። ይቀይሩ መጀመሪያ